ሰላም ሰላም፣ ጤና ይስጥልን ሁሉ ስፖርት።
አዎ ምንድን ነው?
አንድ ጥያቄ ነበረኝ እህት።
እሺ
ትናንትና ስፖርት ላይ ስናስይ አ half ማለት one over two አለ አይደለም?
one over two
አዎ እ አማራጮች ላይ ማለት ነው። one over X ወይም ደግሞ X one ምናምን የሚል አለ አይደለም?
እሺ
one over two እሺ
እሱ እንዴት ነው? እስኪ አስረጅኝ እህት።
ባለሜዳ ወይም ከሜዳ ውጪ ነው።
እ